Hello, ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ደህና ሳምንት እግዚአብሔር ይመስገን። ፕሊንስቶ ነው ምስል የደወሉት።
አጀር ሌ ነበር ሆነ
ኦኬ፣ ቤት መግዛት ስለሆነ
አ፣
እሺ፣ የት አካባቢ ነው?
አ፣ እዚህ አማኑኤል ካ- ከአማኑኤል ትንሽ ወረድ ብሏል።
ኦኬ፣ እ፣ አሁን ወደ ዘጠኝ የሆኑ ሳይቶች አሉን። ያሉ ወደ ዘጠኝ የሆኑ site ኦች አሉን። አይሰማም አ፣ ይሰማል አይሰማም።
ይሰማል።
እሺ፣ እ፣ እሺ፣ አሁን እየተሰሩ ያሉ site ኦች አሉን።
አ፣
ቅድመ ክፍያ 300 ሺህ ብር ይከፍሉና የቀረውን ደግሞ በረጅም ጊዜ ክፍያ ካለምንም ወለድ ከወለድ ነጻ ይከፍላል ማለት ነው።
በቃ እሺ፣ እንደዛ ከሆነ ሲሰምሩን ደውላለሁ። ሁኔታ ነው እቺ። እሺ ስሞትም አልበል።
ዑመር ዑመር ዑመር እሺ ማስታወቂያችንን ከምን ሰምተው ነው?
አ፣ ቲቪ ላይ ሰምቼ ማስታወቂያችን- እሺ ወደ ቢሮ መምጣት ይችላሉ። ሶስት ቢሮዎች አሉ።
የት እ፣
ቢሮ ቢመጡና detail እ፣ ቢያወሩ ቆንጆ ነበር።
የቱ?
ልደታና የትኛው ይቀርቦታል?
እ፣ የትኛው ይቀርቦታል?
እሺ
Hello
እ፣
አይሰማም?
ይሰማል።
እሺ የትኛው ቢሮ ይቀርቦታል?
የት የት ነው ያልከኝ?
ገርጂ፣ ልደታና ቦሌ።
ልደታ አ
በቃ ልደታ ይቀርበኛል።
መች ልደውልዎት? ነገ ይችላሉ?
አይ ነገ ሳይሆን ከነገ ወዲያ እደውላለሁ። በቃ ቅዳሜ?
አዎ እሺ